ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። እባክዎ ምረዳው
እ፣ ቲኬት አንድ ቀልቶልኝ ቦነስ ግን አላለልኝ መሰል።
እሺ ካልቸር ኮዱን ይዘዋል?
አ
እሺ ትንሽ ጠብቀኝ አንዴ። እሺ ንገረኝ።
አስራ ሶስት አርባ ሰባት
አስራ ሶስት አርባ ሰባት
ዘጠና ዘጠኝ ዘጠና አምስት ዘጠና ዘጠኝ ዘጠና አምስት አ
ሄሎ ሄሎ እሺ እ፣ ሁለት ጨዋታ ወድቋል። እሺ
ጨዋታ ነው።
አዎ አዎ ሌላ አለክ?
ሌላ እደውላለሁ። በቃ አመሰግናለሁ።
እሺ እሺ እናመሰግናለን። መልካም ቀን